hello hello
ሰላም ነው ወንድም?
ሰላም ጤና ይስጥልኝ።
day old chicken ፈልጌ ነበር።
እሺ ስምህን ንገረኝ እስኪ።
ናትናኤል በቀለ።
ለመጀመሪያ ጊዜ ነው ወይስ ነባር ደንበኛ ነህ?
አይ ለመጀመሪያ ጊዜ ነው።
እሺ ስልክ ቁጥርህን ዜሮ ዘጠኝ አስር እህ ሀምሳ ሰባት እህ ስልሳ ሰባት ሰላሳ ሁለት
እሺ ከየት ነበር የደወልክልኝ?
ከደንቢ ዶሎ ደንቢ ዶሎ። እሺ የእኛ ተወካይ እዛ አካባቢ አለ።
እሺ የእሱን ስልክ ልስጥህና እሱን ታነጋግረዋለህ።
እሺ እሺ እ ለመያዝ መቻል አይደለ?
እ
ለመያዝ መቻል
አዎ ንገረኝ አሁን እሺ
ዜሮ ዘጠኝ
አንድ አንድ ሰከንድ እስቲ እም፣ እም። hello hello
እሺ፣ አሁን ልንገርህ የዶክተር ተስፋ ይባላል።
እሺ
እ፣ አይ፣ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰባ አምስት ሰባ አምስት
ሀያ አራት
ሀያ አራት ዜሮ ስድስት ዘጠና ሁለት
ዜሮ ስድስት ዘጠና ሁለት አዎ ዶክተር ተስፋዬ ብለህ ደውልለት። እ፣ የምትፈልገውን መረጃ በሙሉ ይሰጥሃል። በቂ መረጃ ካላገኘ መልሰህ መደወል ትችላለህ።
እሺ እሺ አመሰግናለሁ።